ሄሎ ሄሎ ነው።
አቤት እስቲ በዚህ check አድርግልኝ። T E K
ምን አልከኝ?
ቅድም ልሽ ነበረ።
እሺ T E K እሺ
ሶስት ዜሮ ዜሮ ዜሮ ዜሮ እሺ ስልሳ ስድስት አርባ ገብረ እግዚአብሔር ገ- ወልደ ስላሴ
እሺ check አድርጌ ቆይ check ላድርግልህ አንዴ እሺ ጠብቀኝ
ወይ ትደውልኛለሽ? ስልክ ልንገርሽ በቃ አይ ያ አለ እዚህ ጋር ስላለ እደውልልሃለሁ ትደ- እሺ እሺ